የሚስጥልኝ የማስመርደው ሄሎ አሎ የሚስጥልኝ ስሚ
ሲስተርስ እንዴት ነሽ?
እግዚአብሔር ይመስገን።
አለን ወን ባለፈው የኔ ስልክ ቴሌብር እሺ ብር ላኬ እስካሁን አልገባም።
መቼ ነበረ?
አሁን ሶስት ቀን ይገባ ነው ፍሪ ደይ አዎ በሐሙስ ሐሙስ ነው።
አዎ አዎ አዎ ሳንቲም ፔይ ነው አይደለ?
አዎ ሳንቲም ነሽ አዎ ይስተካከላል። እሺ እስከ ነገ ይገባል ብለዋል። የሁሉም ሰው ነው፣ የብዙ customer ነው አየር ላይ ያለው። ትንሽ የ system okay።
ችግር አጋጥሞ ስለነበረ
ከሰዓት የብዙ ነገር customer ልጠብቅ።
ነው። አዎ አዎ ጠብቀን።
okay፣ እሺ okay።
ይስተካከላል። እሺ እሺ።
አይ يا حبيبي